ናፍቆቴ ድረሽ ችግር ጭንቀቴን ስቃይን ሰምተሽ ችግር ጭንቀቴን ስቃይን ሰምተሽ እቷ አለሜ ናፍቆቴ ድረሽ ናፍቆቴ ድረሽ ችግር ጭንቀቴን ስቃይን ሰምተሽ ችግር ጭንቀቴን ስቃይን ሰምተሽ እቷ አለሜ ያለሽበት ሩቅ እቷ አለሜ ኮረብታ ጋርዶታል እቷ አለሜ እንዴት ብዬ ብልህ እቷ አለሜ ምላሹን ያገኛል እቷ አለሜ ምላሽ ለመላኩ እቷ አለሜ መች ተጠራጠርኩት እቷ አለሜ እዛ ተደብቀሽ እቷ አለሜ ፈገግታሽ ናፈቀሽ ጨነቀ ድረሽ በቃ መልእክቱ ኮረብታ ቆርተሽ ብቅ በቶ ሜዳው ላይ ሆኜ ሳስብ አንቺን በልጄ ቀረው በሰቀቀን በልጄ ቀረው በሰቀቀን እቷ አለሜ ናፍቆቴ ድረሽ ናፍቆቴ ድረሽ ችግር ጭንቀቴን ስቃይን ሰምተሽ ችግር ጭንቀቴን ስቃይን ሰምተሽ እቷ አለሜ ናፍቆቴ ድረሽ ናፍቆቴ ድረሽ ችግር ጭንቀቴን ስቃይን ሰምተሽ ችግር ጭንቀቴን ስቃይን ሰምተሽ እቷ አለሜ በደብዳቤ ሊላክ እቷ አለሜ ፎቶዬን ጨምሬ እቷ አለሜ አይተሽ ሲመጪ እንደው እቷ አለሜ አለምዬ ፍቅሬ እቷ አለሜ ዳገቱን ወጥቼ እቷ አለሜ ቁልቁለት ወርጄ እቷ አለሜ ዳገባሁ እኮ እቷ አለሜ አንቺን ልጅ ወደጄ የሁሉ ችግር ከገባሽ አንቺ አቋርጤ ድረሽ ፍቅርዬ በርቺ ባጣው ላይ ሆኜ ተንገላታሁ መጣሽ ቀረሽ ስል በተስፋለሁ መጣሽ ቀረሽ ስል በተስፋለሁ እቷ አለሜ ናፍቆቴ ድረሽ ናፍቆቴ ድረሽ ችግር ጭንቀቴን ስቃይን ሰምተሽ ችግር ጭንቀቴን ስቃይን ሰምተሽ እቷ አለሜ ናፍቆቴ ድረሽ ናፍቆቴ ድረሽ ችግር ጭንቀቴን ስቃይን ሰምተሽ ችግር ጭንቀቴን ስቃይን ሰምተሽ እሷ ለሜ ቶሎ ድረሽ እንጂ እሷ ለሜ ዝምታው ምንድን ነው? እሷ ለሜ ሩቅ በመሆንሽ እሷ ለሜ ሆዴን ግራ ገባው። እሷ ለሜ እንባዬ ፈሶ አልቆ እሷ ለሜ ዓይኔም ተፋልሽ እሷ ለሜ ዓለሜ ፈጠንበሽ እሷ ለሜ በነፍሴ ድረሽ ቃላት አጠረኝ ምን ብዬ ላውራ ውበትሽ ዛር ለዚህ መከራ ደርሶኝ አልኖርም በደልሽ በዛ እንዳይሆን ፍቅርሽ የጠዋት ጤዛ እንዳይሆን ፍቅርሽ የጠዋት ጤዛ እቷ አለሜ ናፍቆቴ ድረሽ ናፍቆቴ ድረሽ ችግር ጭንቀቴን ስቃይን ሰምተሽ ችግር ጭንቀቴን ስቃይን ሰምተሽ እርሷ አለሜ ናፍቆቴ ድረሽ ናፍቆቴ ድረሽ ችግር ጭንቀቴን ስቃይን ሰምተሽ ችግር ጭንቀቴን ስቃይን ሰምተሽ እርሷ አለሜ ያለሽበት ሩቅ እርሷ አለሜ ኮረብታ ጋርዶታል እርሷ አለሜ እንዴት ብዬ ብልህ እርሷ አለሜ ምላሹን ያገኛል እርሷ አለሜ ምላሽ ለመላኩ እርሷ አለሜ መች ተጠራጠርኩም እርሷ አለሽ በቃ መልኩ ኮረብታ ቆርጥሽ በከበይቱ ሜዳው ላይ ሆኜ ሳስባንች በዝዬ ቀረው በሰቀቀን በዝዬ ቀረው በሰቀቀን ጨነቀ ድረሽ በቃ መልኩ ኮረብታ ቆርጥሽ በከበይቱ ሜዳው ላይ ሆኜ ሳስባንች በዝዬ ቀረው በሰቀቀን በዝዬ ቀረው በሰቀቀን Thank you.